Hello ጤና ይስጥልኝ ጌስት ቤት
እንትን cash out ወደ ንግድ ባንክ እንትን ብዬ ነበር።
እሺ
ሁለት ቀን ነበረ ትናንት ወዲያ ምናምን እንትን ብዬ ትናንትም ያደረኩት ምናምን አልገባልኝም ነበር።
Okay withdraw አድርገህ አልገባልህም ነው?
አዎ፣
Okay በዚህ በደወልክበት ቁጥር ነው?
አዎ በደወልኩበት ቁጥር አምሳ ሺህ ብር በሌላ ቁጥርም ደግሞ ወደ ሀያ አራት ሺህ ብር እሺ አዎ
እሺ ስንት ብር ነው?
አምሳ ሺህ ብር
አምሳ ሺህ ብር ነው።
አዎ
ትናንት ነው አይደለ?
አዎ ትናንት
እሺ አፕሩቭድ አድርጌልሃለሁ። ትንሽ ጠብቀው ይገባል። እሺ